ጤና ይስጥልኝ ጤና ይስጥልኝ
ሄሎ ሄሎ አታ ኸይር ከምቲ ደቡእኒ ሄሎ ከአሪፍ ቤት ነው የምንደውልልዎት ው ከአሪፍ ቤት ነው የምንደውልልዎት ከሬሶ
አዎ ማህሌት ይባላለሁ የእርስዎን ስሟን ልበል
ሞል ው
ሰማዎታል ደንበኛች
ታክትለኽኝ
አማርኛ መናገር ይችላሉ
አዎ
እሺ የደወልልዎት ከአሪፍ ቤት ነው ስለ ጥሪ ማዕከል አገልግሎታችን ያለዎትን አስተያየት ለመጠየቅ ነው የተወሰነ ጊዜ ይኖሮታል አይ ይቅርታ አላውቅሽም